hello hello
አቤት ጤና ይስጥልኝ። ከ Best Bet ነበር የምደውልልህ።
የት?
ከ Best Bet ነው የምደውልልህ።
አይሰማም። እሺ።
hello አቤት አቤት፣ ይሰማል።
አይሰማም? ከ Best አዎ፣ Bet ነው ይሰማል።
የደወልኩልህ።
በምን ቤት?
ከ Best Bet እሺ እሺ።
ቅድም ደውለህ ነበር አይደል? ትኬት ጥያቄ።
okay።
አዎ።
hello hello ወይዬ እናት።
ወይ ከ Best Bet ነው የምደውልልህ።
እሺ። አዎ ገብቶኝ።
ትኬት ጥያቄ ጠይቀህ ነበር አይደል?
አዎ አዎ።
አንዱ ጨዋታ ገና አባንዳንድ ነው። እሺ 24 ሰዓት መጠበቅ ስላለብህ ነው win ያላለህ።
እሺ እናት።
አዎ ስላላለቀ ነው።
እሺ፣ አመሰግናለሁ።
እሺ መልካም ምሽት።
እሺ